Hello ሄሎ ጤና ይስጥልኝ። ፎርምን ይዘህ ትመጣለህ። እሺ
ስኬት ነው ምን አልገኝ?
ስኬት ነው።
አዎ አዎ፣ ስኬት ቴክኖሎጂ ነው። ፎርምህንና ውክልናህንና መታወቂያና ንግድ ፍቃድ። ሄሎ እሺ ሙሉ ንግድ ፍቃድ፣ መታወቂያ፣ ውክልናና ፎርሟን እንዳትረሳት። ፎርም ከሌለ አታስተናግድህም ልጅቷ።
ባለፈው የሰጠችኝ ማለት ነው።
አዎ አዎ፣ ባለፈው የሰጠች ከደረሰኝ ጋር እንዳትረሳ።